ሄሎ ሄሎ
ጤና ይስጥልኝ።
ኦሬዲ አንዱ
ላሉ
አ ሚያሁ ሰሙ ደንበኞች ይስማ አለ ምንድነው?
ይስማ አለ ሄሎ
ድምፆት ይቆራረጣል።
አ አሪፍ ባርቲ ነው አይደል?
አዎ ቤ ነው።
አሪፍ ተሁሉ ፎቶ አሪፍ ብር ልት ነበር ወደዛ ገባብኝ አዎ አዎ።
እና ምን አገኘው
እ ከዚህ በፊት ደውሎ አመልክተው ነበር አይደል?
አዎ እንትን ትራንስክሪፕሽኑ በቃ ሰርች ላይ አለ እያለ እምቢ አለኝ።
ያገኙት አልቻሉም።
ሰርች እያለ እምቢ አለኝ። በቃ ሰርች ብሎ እንትን ኔትወርክ እንዳለ እንትን አላለ መሰለኝ እንዳለ ማለቴም ያው እንደ- እንደላኩት ሰዓቱም ብር ለብሩም የኔ ቁጥር በዚህ- በዚህ ነው የኔ ቴሌብር እና ብሩም ሰዓቱም ነግሬያታለሁ እና በምን አገኘዋለሁ?
ትክክል። ደንበኛችን ግን አሁን እዚህ ጋር እንደሚያሳየን ከሆነ ብዙ ትራንዛክሽኖች ሺ ስምንት መቶ ብር የተደረጉ እና ሰዓት አንድ እ, ሰዓት አውጥተን አካባቢ ፈልገናል።
ስማ ስም- ስ- ስ- ሁሉም ሰዓት ተመሳሳይ ሰዓት ተመሳሳይ ሰዓት ላይ ነው ያሉት ከአራት ደቂቃ ከሰላሳ ሁለት ደቂቃ ከአርባ ሁለት ችግር የለውም።
ከሀያ አንድ
ችግር የለውም። ትራንስሚሽኑን ሰርች እያደረኩት እ፣ ይመጣል ግዴታ
ድምፆት ተቆራረጠ አሉኝ።
ትራንስሚሽኑ ይመጣል አይደለ? ሰርች አድርገው ልሞክረው መካከረው ደጋግሜ
አዎ አዎ ይመጣሉ። አሁን ለመለየት እንዲያስችለን እ, ግዴታ ያስፈልገናል ደንበኛችን።
ስንት አሁን እዚህ ጋር እንደሚያሳየን ከሆነ ስራ- እኔ ሞከረ ያሳየናል ፌል ያደረገ እኮ ከሀያ ትራንስ- ሰባት ደቂቃ ከሀያ አንድ አዎ
ትራንስሚሽኑ ሴንት ነው ነው አንቺ ነው የሚለው አይደለ? ሴንት ነው ፍሪድ ነው ሰርች ማድረገው ሴንት የሚለው ትራንዛክሽኑ ነው።
አዎ
ከሁሉ ስፖርት ላይ ገብተው ነው ትራንዛክሽን ሪዮት አለ አዎ እኮ ባን- ባንቺ ላይ ሴንት- ሴንት ትራንስሚሽን ነው የማየው
website ኡ ላይ ገብተው ነው አይደል የሚጫወቱበት website ላይ
አዎ
እዛ website ላይ ይገቡና transaction ሪዮቱን አውጥተው ይላኩልን ደንበኛችን።
በቴሌ በቴሌግራም
ጾም ቆረጠ።
በቴሌግራም ነው የምልከው
በቴሌግራም እሺ እሺ አግኝ እሺ አዎ የሚለፈንልዎት እ መልካም ቀን።
አመሰግናለሁ ለሁላችሁ